withdraw አድርገን ብር አልገባልንማ ቤስት ቤት ስልክ ቁጥር የደወልክበት ነው?
አይደለም ንገረኝ ቁጥሩን።
ሰባ ሰባት እሺ ዘጠና አምስት እሺ ሰማንያ ስምንት እሺ።
አንድ አንድ
ስንት ብር ነው?
አንዴ ሁለት ሺህ አንዴ ሶስት ሺህ ሁለት ሺህ ሺህ ብር መቼ አንዴ ነው?
አምስት መቶ አንዴ ሶስት መቶ እ?
አንዴ ሺህ አምስት እሺ፣ ሁለት ቀኑ?
ሺህ እሺ ቀኑ መቼ ነው?
አሁን አሁን እሺ እሺ። ቴሌብር ቁጥሩ ሰባ ሰባት ዘጠና አምስት ሰማንያ ስምንት ሀምሳ አንድ ነው አይደል?
ሰባ ሰባት ዘጠና አምስት ሰማንያ ስምንት ሃምሳ አንድ አዎ። እሺ confirm እያደረግኩልህ ነው፣ ጠብቀኝ። ሄሎ አንድ ሺ አንድ ሺ እና ሁለት ሺ ገብቷል። አምስት መቶ ደግሞ process ላይ ነው ያለው እና ጠብቀው ትንሽ ቆይቶ ይገባል። ቆይቶ እ፣ ስሙ ገብቷል።
እንትን እ፣ ቴሌ ብር የሌለው ከ account ማስገባት አይቻልም እንዴ?
ሲቢኢ ብር እና ቴሌ ብር መጠቀም ትችላለህ። deposit አይደለም
no ሲቢኢ ብርም የለውም እም፣ ቴሌ ብርም የለውም ቴሌ ብርም የለውም። እም።
በሱ ነው የሚቻለው። ከ
ይሄ እሱ ማለት ነው።
እ?
ይሄ ይሄ ቁጥር ቀጥታ- ቀጥታ ወደ ማለቴ ቀጥታ ከ account አይቻልም።
okay።
እሺ መልካም ምሽት።